Trabajo objeto.
አሸክሮ
ሄሎ ሄሎ
ሄሎ።
ሁሉ ስፖርት ነው እባክዎ የምንወደው እሺ እ፣ ቆይ መጣሁ። እንትን ገጥሞኝ ነበረ ትላንት ማታ እ፣ አጋጣሚ እ፣ በልቼ ነበር ብር ወደ ሶስት ሺህ ምናምን ብር እሺ ከዛ ከዛ ጠዋት ላይ ወደ አስራ ሁለት ሰዓት አካባቢ ደግሞ ወደ ቴሌ ብር ወደ አካውንቴ transfer ሳረግ እያረኩ እያለ ሳንቲም አልቆ load እያደረገ ነበርና እሺ አጋጣሚ ሳንቲም ሞልቼ check ሳረግ ቆርጧል። ከዛ ሶስት እሺ ሺህ ሶስት መቶ ከዝውውር ብር ነው።
ታሪክ ላይ ያልገባለሁትን አልገባልኝም ቴሌ ብር ላይ እኮ ከዝውውር ታሪክ ላይ ያልገባለሁትን ፎቶ ያንሱና በቴሌግራም ይላኩ።
okay ያ- ያልገባልኝ የመጀመሪያው ነው የምልከው ወር ያልገባለሁትን
እሺ ቁጥር ያዙኝ እኔ ቴሌግራም እሺ ቆይ ዜሮ ዘጠኝ ሰባ ስምንት እሺ ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ እሺ አመሰግናል ዜሮ ዘጠኝ ሰ- ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት እሺ ማ እሺ አመሰግናል